ለው Hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልዎት።
እሺ order አድርጎ ያልመጣ item ነበሩት።
አዎ አስታውሲኝ ብላችሁኝ እኮ ትላንት በተደወለው ስልክ ደውዬ ነበር፣ አይነሳም።
Okay እሺ። ምን ነበር item ኡ?
እ, ጥቅል ጎመን የት ነበር location ኡ?
እ፣ ፍርድ ቤት
የት ፍርድ ቤት? ይቅርታ እ፣ መጀመሪያ ደረጃ ፍርድ ቤት ልደታ ጋር።
ልደታ።
አዎ ልደታ።
እሺ ነገ እንልካለን። ይቅርታ በጣም መልካም። እሺ እሺ፣ እናመሰግናለን። መልካም እሺ፣ እሺ፣ እሺ።